ቤት ነው። ግን ሳኖሌ ኦሎምፒያ የት ነው የምልሰው? ኦሎምፒያ
ሄሎ
ወይ? አዎ ሄሎ።
አቤት።
ወይ በቃ ከስተመር ስልክ እያነሳልን አይደለም?
እሺ ልመልስ አዎ። ግን ትመልሰው የት መሰለህ? ሳኖሌ ማለት ነው። ሳኖሌ አይመለስም። ይሄ ታውቃለህ አይደለም?
እ ኮኮምቦሌ ነው የሚመለስ።
ኮ- የት ቦሌ?
ኮኮን ኮኮምቦሌ ኮኮን ቦሌ።
ታውቃለህ አይደለም?
እ፣ ቦሌ ያለው ነው ወይስ እዚህ ኮ- እ፣ ወሎ ቦሌ ሰፈር ያለው ያለው?
እ የቱ ጋር ነው? ወሎ ሰፈር ግን አለ እንዴ? ኮኮን ወዚህ ኮኮን እ፣ ነበር ኮኮምቦሌ ቦሌ እዛ ነው የሚመለሰው። የቻኖሌ እዛ ነው የሚመለሰው።
ኦኬ። እና አሁን ግን ኦርደር ይዣለሁ። ስለዚህ አንድ እሱን ወይ ጨርሼ እሱን ሄዳል።
ጨርሰክ እሱን ጨርስና በቃ ይሄ የያዝከውን ኦርደር ኦፍ ታይም ከሚወጣብህ ስንጨርስና ግን አሳውቀኝ እሺ። መልሻለሁ ብላ እሺ እሺ ነው